ሰላም BestBet
ሶስት ሺህ withdraw የተደረገ ነበረ አልገባልኝም።
በዚህ ነው መጀመሪያም ሁለት ሺህ አድርጌ ነበረ እስካልባልኝም እስካሁን።
እሺ አሁን ነው አሁን ነው በዚህ በደቡብ አ አ
ሶፊ ነው እ ሶስቲ ነው መጀመ- መጀመሪያ ሁለት አሁን ሶስት ሁለቱም አንዳንድ ሺህ አይደለም መጀመሪያ ሁለት ሺህ ከዛ
okay፣ እሱ ገብቷል። እሺ፣ ሁለቱ ገብቷል
ለምሳሌ text አልገባልኝም ገብቷል።
ሶስት ውስጥ አሁን
እሺ
መርቆሪዎስ መርቆሪዎስ አባት ገብቶላል ካድርግሽ እሺ እሺ፣ ባሳይ ደግሞ አመሰግናለን። መልካም ምሽት።